ጤና ይስጥልኝ የደሴ ጥሪ ማዕከል በጎ አድራጎት
የበረራ ትኬት ለመግዛት ነበር።
ምን አሉ?
የበረራ ትኬት እሺ ለመቼ ነው? ከየት ወዴት?
ወደ ቱርክ ለመሄድ
እሺ ለመቼ ነበረ?
ከአንድ ሳምንት በኋላ።
እሺ መመለሻውስ?
ስንት ቀን መቆየት ይችላል?
ይችላል የፈለጉበት ያል ያው ከሶስት ወር ባልበለጠ ጊዜ ውስጥ መቆየት ይችላል።
እሺ